አልወዳትም እሷን ብዬ ሳላበቃ የፍቅሯ ነጎድጓድ ውስጤ ተሰማ። ጥላኝ ለምትሄደው ላያዛልቅ ፍቅሯ ለምን ተደርጋለች በእሷ እንድጎዳ?
አልወዳትም እሷ ብዬ ሳላበቃ የፍቅሯን ጎድጓድ በውስጤ ተሰማ አታስታውሳት ይቅር ሄዳለች ርቃ ካላጣችው አካል የሰው ብሰርጋ
የፍቅር መርዝ አይኔን በእንባ አደፍርሶ ከልቤ ደረሰ አዎ መስተፋቅር ሰርቶ ወይ ላጠቅመኝ እሷ ያቺ አስማተኛ አርጋኝ ገሰገሰች የፍቅሯ ሱሰኛ ወይ ላጠቅመኝ እሷ ያቺ አስማተኛ አርጋኝ ገሰገሰች የፍቅሯ ሱሰኛ
አትውደዳት በቃ ትቅርብህ ተወጥቶ ወዳ ካልከፈለች ያለባትን ዕዳ ይቅር አልወድሽም ብዬ እንዳልተወት ልቤ ላይ ጥላለች የፍቅር ምትሃት እወዳት ነበር በል እስክትወጣ ነፍሴ ይቅር አልወድሽም ብዬ እንዳልተዋት ልቤ ላይ ጥላለች የፍቅር ምትሃት